order ነበር ነበረኝ እና ሶስት order ነው የያዝኩት።
እሺ
ሁለቱን ታውቂያለሽ? ሁለቱን
ምን አልከኝ?
አስራ አምስት እና ሀምሳ ስድስት አስራ አምስት እና ሀምሳ ስድስት አስራ አምስት ሀምሳ ስድስት አርባ ዘጠኝ
ሀምሳ ስድስት አርባ ዘጠኝ እሺ ሶስተኛው ሶስተኛ ሀምሳ አምስት አርባ አምስት
ስንት ሀምሳ አምስት አርባ አምስት
ሀምሳ አምስት አርባ ስድስት ነው ያልከኝ
ሀምሳ አምስት አርባ አምስት
አርባ አምስት አዎ
እሺ ምን ሆኖብህ ነው እሺ ንገረኝ
ታ- ተቃራኒ ነው
እና የትኛው ነው የሚወጣልህ ከሶስቱ
የ- የኮርነር ስሌቱ ቢወጣ አሪፍ ነው። ያኛው ወደ አንድ ፋይት ስለሆነ
የኮርነሩ አስናቅ አስራ ሰባት ደቂቃ ሆኖታል እኮ እ?
አስራ ሰባት እኮ ደቂቃ ሆኖታል አስናቀ
እሱም ቢታወቂልኝ ያኛው ሁለቱን አደርሳለሁ፣ ግን አሁን ተቃራኒ መሆን አይችልም።
ቆሽ ልጠይቅልህ ለማንኛውም አስናቀ ጠብቅ
እሺ ተባባሪ እኛ ሁለቱ ወደ አንድ ፋይት
እሺ ከወሰን ወሰን ያዝካቸው አስናቀ ይወጣልሃል እሺ አስናቀ ወይ ወይ
ይወጣልሃል ሀምሳ ሀምሳ ስድስት አስራ ስድስት አይደል ያልከኝ
አዎ አምሳ ስድስት አስራ ስድስት የት- ይወጣልሃል
አምሳ ስድስት አስራ አምስት ስድስት የፓስ ማለት ነው አዎ የኮርነሯ ሀምሳ ስድስት አስራ አምስት እ፣ እ፣ ተመሳሳይ ኤርሚ ኤርሚ የኮርነሩን ሀምሳ ስድስት አስራ አምስት ነው ያልከው አ? ሀምሳ
ሄሎ
እሺ አስናቀ እሺ ይወጣልሃልኝ ወጥቷል። አዎ።
ይወጣልሃልኝ እ ያኛውን እኮ ነው በቃ። አዎ። እሺ፣ አመሰግናለሁ።
እየደወለልህ ነው ያው አቤል እየደወለልህ ነው አስናቅጣልሃል እሺ
እሺ፣ እሺ።